Hello. Hello. ሄሎ አይሰማ ይሰማኛል።
ማን ልበል?
አንቺ?
ወደ ቤት ሄድኩ ነው በይ።
አዎ፣ ታክሲ ቦታ ነው።
ቤት ነው። church አሪፍ ነበር?
እ church አሪፍ ነበራ?
አሪፍ ነበረ። አዎ፣ አሪፍ ቀረብሽ።
ምንም ያቀረብኝ ምን ያልቀረብኝ ነገር አለ?
አይዞሽ አይዞሽ ከምን ያዘውሽ ሄድ ያልመጣችው መታለች። አሁን ተለያየን ከሷ ጋር የው መቶ ሊወስዳት ነው።
እና አብረሻቻት እዩ ነበር እንዴ?
አይ አልፈልግም። እና ቀጥ ብለው እንዲሄዱ ብዬ ነው። እኔ እኔ ከሆንኩ ወደ ውስጥ ይገባሉ።
እም፣ እና ምን ችግር አለው?
ይቸገራሉ ይቸገራሉ። ልክምኝ እያለች ነው ቶሎ ትግባ ጌታ እ ከቸርች እዚህ ታች ብራስ ጋር ስትደርስ በቃ አልቻለች።
ርቧት ይሆናል።
አውቃለሁ።
ሆዷ ወጣ።
አዎ ትንሽ ወጣ ብሎ
ትንሽ ወጣ ብሎ ደስ ይላል።
ሳቂ።
ብሩክ- ብሩክ እያዛገኝ ነው። በእናትሽ ይሄ ልጅ ምን ሆኖ
የእሑዱን ማለት ነው ምን እንዳለኝ ማለት ነው።
የምን እሑድ
እኔ አምስት መቶ ብር እሰጣለሁኝ ቦ- የቦ- የቦንዳ ልብስ ግዙኝ አላለኝም ይሄ ህፃን ልጅ።
ኧረ እባክሽ ቀልደኛ
ይመቸው። ቆይ እደውልልሻለሁ። ቲጂ እየደወለች ነው እና ያ